ይመስለኛል።
Best Bet ነው አልማ አዎ Best Bet ነው።
ሰላሳ ሺህ ብር withdraw አድርጌ እምቢ አለኝ እኮ።
okay ምን አልገባልህም?
አዎ ቴሌ ብር ላይ አልገባልኝ check ሳደርገው okay እሺ ስልክህን ንገረኝ።
ዜሮ ዘጠኝ እሺ ሰላሳ እሺ ሰባ ዘጠኝ እሺ ሰባ እሺ ዘጠና ሰባት
ዘጠና ሰባት አዎ። እና በአካል መምጣት እንፈልጋለሁ። ይሄን ነው ግን branch የላችሁ ኢትዮጵያ ውስጥ?
አለን አለን አዎ ዘ- ከጀርመን ዛሬ ስለመጣሁ ወደ እናንተ ወደ እንትናችሁ መጥቼ ባየው ደስ ይለኝ ነበረ።
okay እሺ ትችላለህ መምጣት ከፈለክ የት አካባቢ ላችሁ?
እ፣ ባምቢ
ባምቢስ ገለው የእናንተ ነው እንደ Best Bet?
አዎ አዎ እዛ እዛ እኮ ቻ ሬስቶራንት ጋር እኮ ነበርኩ እኮ እና ልገባ ነበረ።
okay shop ነው የፈለግከው shop መሄድ
ኧረ ሾፕ አይደለም ዊዝድሮ ወደ ቴሌ ዳይሬክት አ ገባኝ አይ ነው መሄድ የፈለግከው ሾፕ ነው ወደ አ ሾፕ ሾፕ ሄጄ ማየት እንትኖች አርድ ትኬታችሁን የሚያዝ ስለፈለግኩ ነው። እኔ አ ሾፕ ከፈለክ ደግሞ
እ
ካዛንቺስ አለልህ ካ- ካሽምስ ምኑ ጋር ሴቶች ወደ አደባባይ ጁፒተር ወደ ኦኬ ወደ ጁፒተር ምናምን የላችሁም አይደል?
ሴቶች ጁፒተር ሆቴል ነው ያለው።
አይ ሴቶች አደባባይ ጋር ነው ያለን ካዛንቺስ እና ም፣ ኮተቤ
ኮተቤ እዛ ወደ ላምበረት።
አዎ ወደዛ ጋር ነው ያለን okay okay። እና ይሄን እንዴት ሆነልኝ? ይልኝ እሺ ያየውልህ እሺ።
መቼ ነበር ቀኑ አሁን አሁን አሁን አሁን ነው እሺ አ፣ ሰላሳ ሺህ ብር አይደለ አዎ ለሳንቲም ፔይ
አዎ
እሺ ዜሮ ዘጠኝ ሰላሳ ሰባት ዘጠኝ ሰባ ዘጠና ሰባት yes ያንተ ቁጥር ነው አዎ
እሺ ቆይ አንዴ ጠብቀኝ confirm ላድርግልህ በቴሌ ብር ነው ሳንቲም ፔይ በሳንቲም ፔይ ነው confirm ላድርግልህ ነው በሳንቲም ፔይ ሰላሳ ሺህ ብር የዛሬ አይሰራማ አዎ እኮ ለዛ ነው hello ወይ ወይ እ፣ እሺ ይቅርታ በጣም እ፣ ምን መሰለህ በሳንቲም ፔይ ነው withdraw ያደረግከው አይደለ አዎ እኔ እንጃ በምን ረፍ አዎ በሳንቲም ፔ ነው እና ሳንቲም ፔ ትንሽ እያስቸገረ ነው current ስለዚህ መልሽልኝና ልወትበት በቃ አይቻልም።
ትችላለህ እም፣ ሩብ አይለሽም።
game መጫወት ትችላለህ ወይም ደግሞ እ፣ ብቻ እኮ መውጣት ትችላለህ አይ አይ ወደ በቃ መልሽና ልጫወት መጫወቻ ማታወቁ ዘግታችሁ በቃ መልሽ ይላል አይ እሺ።
approval ስለሚጠይቅ ነው እሺ ከአስር ሺህ no ብር በላይ ቸ- ሲሆን ቸ- ችግር የለውም። አየህ በቃ አዎ።
ልጫወት እኔ እኮ መጫወት ነው እያወጣሁ መጫወት ነው የፈለኩት እንዳልሰራ ነው እንጂ በአምስት ሺህ ምናምን ስለምጫወተው እሺ ለዛ ነው። እሺ thank you አመሰግናለሁ።
እሺ እሺ እሺ